አይቻቸው አስቢያቸው አይቻቸው መሪጫቸው ያመለጡ እንደ ጸበት ብዙ ናቸው። በቃኝ ዛሬ ተወድጃለሁ፣ አንቺን በጣም ወድጃለሁ። አድራሻሽን አስረጅኝ፣ ስምሽን ደግሞ ንገርኝ። አስቢያቸው አስቢያቸው አይቻቸው መርጫቸው ያመለጡት እንደ ገበት ብዙ ናቸው። ለመሆኑ አባትሽ ምን ይላሉ እባክሽ? ጥሩ አማይ ሲሆናቸው ይከፋቸው ደስ ይላቸው። አስቢያቸው አስቢያቸው አይቻቸው መርጫቸው ያመለጡት እንደ ገበት ብዙ ናቸው። አስቢያቸው አስቢያቸው አይቻቸው መርጫቸው ያመለጡ እንደ ተበት ብዙ ናቸው። እሁድ በጧት አልቀርም ሽማግሌም አራዳም አለኝ ተስፋ ላገኝሽ እጮኛዬ ላደርግሽ አስቢያቸው አስቢያቸው አይቻቸው መርጫቸው ያመለጡ እንደ ተበት ብዙ ናቸው። በእኔ በኩል ቆርጫለሁ እንጃ ያንቺን ጠርጥሬያለሁ እስካገኝሽ እሑድ ጧት በሀሳብ ብዛት እንዳልሞት አስቢያቸው አስቢያቸው አይቻቸው መርጫቸው ያመለጡት እንደ ጸበት ብዙ ናቸው። አስቢያቸው አስቢያቸው አይቻቸው መርጫቸው ያመለጡት እንደ ጸበት ብዙ ናቸው። ያመለጡኝ እንደ ጸበት ብዙ ናቸው። ያመለጡኝ እንደ ጸበት ብዙ ናቸው።